ሌላ ቅርሽ ወይ እንዴት ነሽ?
አለን እግዚአብሔር ይመስገን።
ጆይን ነበረ የሆነ እንዲከፈት የምትፈልጉ shop አለ እንዴ?
ምን shop የም- እንዲከፈት የምትፈልጉት ተዘግቶ የነበረ ነበረ እ፣ deactivate የተደረገ እሱ ነው።
የትኛው ሞቢል ነው?
ሞቢል ውቤ ሰባ ስድስት ሰባ ስድስት okay፣ እሱ አዎ።
እንዲከፈት ነው።
አዎ Okay፣ ስለዚህ enable አድርገውና ልንገርሽ።
አዎ ውቤ ሰባ ስድስት ነው።
በቃ እሺ፣ የሁሉንም cashier reset ይደረግ ወይስ ሶስት ታውቁታላችሁ?
ብቻ ነው። የሶስቱንም cashier እ፣ እንዳለው ይሁን ይታወቃል።
በቃ እሺ፣ active አድርጌ እነግርሻለሁ ቴሌግራም ላይ። እሺ እሺ፣ እሺ።